ስዘምርለት አመስግን የሚለኝ ችዬ እንዳልቀመጥ የሚጎተጉተኝ አለ ብዙ ነገር ዛሬም ትዝ የሚለኝ ዘምረል ቢሉኝም ዝም የማያሰኘኝ ሁሌ ዘምርለት አመስግን የሚለኝ ችዬ እንዳልቀመጥ የሚጎተጉተኝ አለ ብዙ ነገር ዛሬም ትዝ የሚለኝ ብዙ ብዙ ብዙ አለኝ እጅግ ብዙ ብዙ አለኝ ብዙ ብዙ ብዙ አለኝ አለኝ እጅግ ብዙ ብዙ አለኝ ብዙ አለኝ ለአንተ የማወራው አለኝ ብዙ አለኝ አለኝ ብዙ አለኝ አለኝ ብዙ አለኝ ስላንተ የማወራው አለኝ ብዙ አለኝ አለኝ ብዙ አለኝ አለኝ ብዙ አለኝ ሲርበኝ በልቼ ሲጠማኝ ጠጥቼ ጉልበቴ ጠንክሮ ቆም ያለው በትቼ የሰው ልጅ አይደለም አንተን ያግዝከኝ ያልኩህን አስታውሰ ያከናወንክልኝ ሲርበኝ በልቼ ሲጠማኝ ጠጥቼ
ጉልበቴ ጠንክሮ ቆም ያለው በትቼ የሰው ልጅ አይደለም አንተን ያግዝከኝ ያልኩህን አስታውሰ ያከናወንክልኝ
ብዙ ብዙ ብዙ አለኝ እጅግ ብዙ ብዙ አለኝ ብዙ ብዙ ብዙ አለኝ አለኝ እጅግ ብዙ ብዙ አለኝ አፌ አይሰለቸውም ስላንተ ሊያወራ ታሪክ አለህና የሚያስደንቅ ስራ ድምፄን ከፍ አድርጌ ከቅዱሳን ጋራ ተባረክ ልበል ጠላቴን ሳልፈራ አፌ አይሰለቸውም ስላንተ ሊያወራ ታሪክ አለህና የሚያስደንቅ ስራ ድምፄን ከፍ አድርጌ ከቅዱሳን ጋራ ተባረክ ልበል ጠላቴን ሳልፈራ ተባረክ ንገስልኝ ውዴ ውዴ በፍቅር ንገስልኝ ውዴ ተባረክ ንገስልኝ ውዴ ውዴ በፍቅር ንገስልኝ ውዴ ብዙ ብዙ ብዙ አለኝ እጅግ ብዙ ብዙ አለኝ ብዙ ብዙ ብዙ አለኝ አለኝ እጅግ ብዙ ብዙ አለኝ ብዙ ስላንተ የማወራው አለኝ ብዙ አለኝ አለኝ ብዙ አለኝ አለኝ ብዙ አለኝ ስላንተ የማወራው አለኝ ብዙ አለኝ አለኝ ብዙ አለኝ አለኝ ብዙ አለኝ ስለ ጌታዬ
ብዙ አለኝ
ዳጄ
ብዙ አለኝ
ስለ ጌታዬ
ብዙ አለኝ